hello ሰላም ጤና ይስጥልኝ ቤስት ቤት
ሰላም ጤና ይስጥልን። system እየሰራልን አይደለም።
አዎ ለሁላችንም ነው። እሺ በእኛ ጋርም ስለሆነ አንዴ እየተስተካከለ ነው። ትንሽ ጠብቁን ቆየብና በእናትሽ በጣም ብዙ ሰው ቆሟል።
እኮ system ነው አንዴ አባ አይደለም። ስለዚህ አንዴ እሺ ትንሽ ጠብቁን።
አነውን error ነው የሚለው ግን አውቃችሁታል።
አዎ እኛ ሁላችን ጋር እኮ ነው እናንተ ጋር ብቻ አይደለም። እሺ
ሰላሳ ደቂቃ አንድ ሰዓት አለፈው እኮ በእናትሽ።
እኮ ልከንላቸዋል እንዲሰሩት ሰርተው እስኪጨርሱ መጠበቅ ነው ያለው አማራጭ።
እና አሁን ይሰ- ያልቃል ወይስ ምንድን ነው?
እስከ አንድ ሰዓት ያልቃል ብለውናል።
እስከ አንድ ሰዓት አዎ
ከተበላሸ አንድ ሰዓት ነው ወይስ ከዚህ በኋላ አንድ ሰዓት?
አይ ከዚህ በኋላ አንድ ሰዓት ምክንያቱም ተልኮላቸዋል። ቆየ ከተላከላቸው እየሰራ እየጨረስን ነው እያሉን ነው። እሺ
እሺ በቃ